ሄሎ ሰላም ነኝ።
ሀይለ ሰላም እንዴት ዋልሽ?
ነህ?
አለን ስልሳ ስምንት በሁለት
ስምንት ሆነ ነበር።
ሀይለ ስልሳ ስምንት አለ እሺ ነበር።
እ፣ ምግብ ቤት አልደረሰና ይቀጥላሉ። ሌላ ደግሞ ስልሳ ስምንት ማለት ነው ክልሉ የሚቆየኛው የሚወራ ከሆነ ካርግልኝ
ቆይ አንዴ ደቂቃውን አንዴ ልየው።
እሺ
ሀያ ስምንት ደቂቃ ማለት ነው። ስለዚህ እ፣ ቶሎ ሰ- እኔ ጋር አሁን ያሳየኝ ስምንት ደቂቃውን አሳውቅልሃለሁ። እደውልላችኋለሁ። እሺ አዎ፣ እሱ እንትን አይ ስልሳ ሰማንያ ሰባት ሌላ ወርደር ይዣለሁና እስኪ እሱን ቼክ አርጊልኝ የሚወጣ ከሆነ
ለምን ይላል? ስንት ደቂቃ ሆኖታል? ቆይ
ቆየም ይሄኛው ስልሳ ስምንት ሰማንያ ሰባት አይ ይሄኛው ዘገየብኝ ወጥና ተዞ እንዳልኩ ገብቶኛል እኮ ግን ይሰጠዋል ብዬ አስባለሁ። ያሳወቅበት ሰዓት ትክክል ነው። ሀያ ስምንት ደቂቃ ማለት ትክክለኛው time ነው። ስለዚህ አዎ።
ከ- በኋላ መልስ ከሰጡህ ደውልልኝ። እንደዛ ይሻላል። አማረ አይ ያኛው የሚወጣ ከሆነ እኮ ነው ያልኩት። ሌላ order ይዣለሁ ስልሳ ስምንት ሰማንያ ሰባት ስንት ንገረኝ። order number ኡ
ስልሳ ስምንት ሰማንያ ሰባት
ሰማንያ ሰባት እሺ ልየው ደቂቃውን ሺ አትዝጋው።
እሺ
ቆይ እስቲ ሄሎ አማረ ሄሎ የ BGS በቃ ወጥቶልሃል። እሺ
እሺ ሰላም ስልሳ ስምንት ሰማንያ ሰባቱ ያኛውን ቶሎ እንዲሰጡ ካደርጋለሁ።
እሺ እሺ